ሄሎ ሄሎ ሰላም አቤት።
መልስ ሰላም።
እደውላለሁ ብዬ ነበረ ከቤት ቤት እሺ ነው እሺ አሁን እሺ።
አቤት ሆኗል። እሺ ቲኬቱና ሰባት ጨዋታ ነው ያለቀው። ሰባቱ win ነው፣ ሌሎች ግን እየተካሄዱ ስለሆነ ልክ እንዳለቀ update ይሆናል ትኬቱ።
ስንት ጨዋታ ነው የሚቀረው?
አራት
okay ያ- okay እሺ። አ- አ- ያላለቀ ጨዋታ አለው እንደው አ አራቱም አላለቁም። ሰባቱ ግን ያለቀው እንዳለ win ነው።
okay የአትላንታ postpone ብሏል
እ፣ ቆይ አንዴ ጎግል ላይ search አድርጋ።
ታይልኝ አዎ postponed ሆኗል።
postpone ብሏል እም፣ so ሀያ አራት okay።
ሰዓት ያስፈልገዋል። ስንት ሰዓት ነበር የሚጀምረው የአትላንታ?
ሁለት ሰዓት እ፣ ሁለት ሰዓት ነው።
አዎ አዎ አዎ፣ እሱ ነገ ሁለት ሰዓት ላይ ማለት ነው።
እ?
ነገ ሁለት ሰዓት ላይ ማለት ተመላሽም ካለው ወ- ወይም ደግሞ win ም ከሆነ የዛ የአትላንታ match ተቀንሶ ነገ ሁለት ሰዓት ላይ ነው ወደ ቤት ቤት account ዎም ይገባሉት ብሩ።
okay ዶርትመንድና ፍራንክፈርት ሰሆን እየተካሄደ ያሉበት እም፣ አንድ ተኩል የጀመረው ዶርትመንድና ፍራንክፈርት
ውጤቱን ሊሉት አዎ።
እሺ፣ ሰባኛው ደቂቃ ላይ አ፣ አቻ አንድ ለአንድ።
እሺ እሺ፣ አመሰግናለሁ እሺ፣ እኔም አመሰግናለሁ። መልካም ምሽት።
እሺ።